ደሞ ደሞ ደሞ ያኮራል ያገር ሰው ዘንድሮም ለከርሞ ደሞ ደሞ ደሞ ደሞ ደሞ ደሞ መቼ ነው አረባት ሰው አገር ልጅ ታሞ ማን እንዲያስደስተሽ ማን ከማን ተወልደው በሌላ ስሜት ለቦት የአገር ልጅ ተክዶ አታጋልቼው የቀር ምን ያደርግልሻል? ትከሻው ደረቶ ግርማው ያኮራሻል። ክንዱ መድኃኒት ድጋፍ ደረቱ የጫዘር ከድሮ ከጥንቱ በአፈጣጠሩ ኩሪ ባንገቱ ዛላ በለሉ ቆይ አበሻ በርቱ እየለበሽን ያደር ጀግና ያልሰው ይታወሰው ፍቅር ቤቱን ያደሰው ስሞላ ሳላወድስ ዋሆይ በሉ አሆይ ጀግና ሆይ ታነሳሳለች ገዳይ ነው በየ ለምርጫሽ ሀገር ልጅ ይሻልሻል እግደረደር ብለሽ ያመልጥሻል ጣፋጩን ከመራር እንድትመርጪው ከማዋጥሽ በፊት ያላችሁ አሆይ ስጪው አይተይ ስጪው ዋህ ስጪው አይተይ ስጪው ፈገግታሽን ስጪው በሌላ ለውጪው ለክፉ አታጋልጪው ያንቺው ነው ምረጪው አሆይ ስጪው አይተይ ስጪው በይ ስጪው ዋህ ስጪው ደሞ ደሞ ደሞ ደሞ ደሞ ደሞ ያኮራል ያገር ሰው ዘንድሮ ለከርሞ ደሞ ደሞ ደሞ ደሞ ደሞ ደሞ ማይተነወረባት ሰው አገር ልጅ ታሞ በረሃብ ጥማተሽ ለደስታሽ እያለ ቢጠጭ ካዳሽ ፈሪዳ የጣለ የአገር ልጅ ማኩራቱን ልኩን ብታገኘው በችግርሽ ዘመን በጭንቅሽ ፈትኝው ሸጋ ሸጋውን እያማራችው ከሆነ አልቀረ ቀይ ለአገር ልጅ ስጪው ፍቅር አበድሪው ዋስተጠሪ ነው ያተሰቼው የራስ ለራስ ነው ፍቅር ቤቱን ያድስ ያገሬ ሰው አያሰው ስሙን ላንሳ ላወድሰው ጀግና ያሰው ይታወስ ዋሆይ በሉ አሆይ ጀግና ሆይ ታነሳሳለች ገዳይ ነው በየ ጣፋጩን ከመራር ልትመርጪው ከመዋጥሽ በፊት ያላምጪው ለምርጫሽ ሀገር ልጅ ይሻልሻል እግደረደር ብለሽ ያመልጥሻል ቀልብሽ ካረፈበት ምን ታደርጊው የአገር ልጅ ተስፋ ነው ፍቅር ስጪው አሆይ ስጪው አይተይ ስጪው በይ ስጪው አይ ስጪው ፈገግታሽን ስጪው ለክፉ አታጋጭው ያንቺው ነው ምረጪው ይበጃል ምረጪው አሆይ ስጪው አይተይ ስጪው ዋህ ስጪው በይ ስጪው በይ ስጪው ምላሽን ሰጪው ለክፉ አታጋጭው ቺው ነው ምረጭው ይበጃል ምረጭው አቆይ ስጭው ተይ ተይ ስጭው አ ሰጪው